ለዳሜ ሰላም ቤት ቤት ራዴት ነኝ።
ብር አስገብቼ ነበረ ዊዝድሮ አድርጌ እሺ እስካሁን አልገባልኝም። ማታ
ስንት ብር ነው ቅሜ?
እ ስንት ብር ነው?
እ ሰባት ሺ ሁለት ሺ እና ሶስት መቶ ብር
እሺ ደረሰ።
ስልሳ አምስት እሺ ሰላሳ ስምንት እሺ አስራ ሰባት ሰባ
ሰባት ሺህ ብር አይደለ?
ሰባት ሺ ሁለት ሺም አለው።
በቃ approve አድርጌ እልሃለሁ። ጠብቀው እሺ። ይገባል።
እሺ እሺ ወንድሜ፣ መልካም ቀን።
እሺ እሺ እሺ bye